ሰላም ጤና ይስጥልኝ። ፈልገው እሺ ቲማቲም እና ብዙ ቃዘን ነበር። ቲማቲሙ ግን አልመጣልንም። አብሌ order ያደረጉት መች ነበር? hello ሌላ እሺ ልነግርህ ሙና በ- ሙና በሚለው ልክ ነው። በአስራ ሰባት order ያደረጉት ነው።
አዎ አዎ
ሽንኩርት፣ ቲማቲም፣ ድንች፣ ጥቅል ጎመን እና ቀይ ስር።
አዎ አዎ ምን ሁሉም product አልመጣለትም?
አይ ቲማቲሙ ቀረ።
okay። በ restaurant quality ነበር ያዘዙት ቲማቲም።
አዎ
አጠቃላይ ዘጠኝ ኪሎ።
አዎ አጠቃላይ ዘጠኝ ኪሎ ነው።
እም፣ ይቅርታ በጣም ትንሽ ቆየሁት። ነገ ይመጣሉታል።
ችግር የለም በጣም ይቅርታ፣ ነገ ይመጣል።
እና ሰላም አሉ።
እሺ፣ ማመልከም